ጤና ይስጥልን ቤስት ቤት ረዴት ነኝ ለውጣው
hello ጤና ይስጥልኝ። እንትን በሳንቲም ወደ CBE ብር withdraw አድርጌ ነበረ
እሺ
እና እስካሁን አልገባም።
እሺ የቤስት ቤት ቁጥር አሁን የደወልክበት ነው አዎ ይሄ የደወልኩበት እሺ ስንት ብር ነው
ስምንት መቶ ብር እሺ ሄሎ
ሄሎ እ፣ በሳንቲም ፔ እኮ ወደ ሲቢኢ ዊዝዶ ማድረግ አትችልም። ወደ ቴሌብር account ነው withdraw ያደረግከው።
እ ወደ ቴሌብር account ነው withdraw ያደረግከው። በሳንቲም ወደ CBE ብር እ፣ እንትን ማድረግ አትችልም።
መመለስ አይቻልም።
መመለስ አይቻልም። አንተ የለህም የቴሌብር account በዚህ የለኝም የለኝም።
እስኪ ቴሌብር ወይ account create አድርግና ደውለህ አናግራቸው እንጂ በሳንቲም ፔ ወደ CBE ብር ዊዝዶ ማድረግ አይቻልም። ወደ ቴሌ ብር ብቻ ነው ማድረግ የምትችለው።
እሺ በቻፓስ ይቻላል።
በቻፓ ይቻላል።
ወደ ሲቢ ብር በቻፓ ወደ CBE ይቻላል። ግን የምታስገባው ይሄ እ፣ ወደ ባንክ ወደ CBE ባንክ ነው እንጂ ወደ CBE ብር አይደለም። በስልክ ቁጥርህ አይደለም የምታስገባው። እሺ ወደ account ክ ነው። ወደ ንግድ ባንክ account ማለት ነው።
እሺ።